ሄሎ
ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
አለን ከፌዴሬሽን ምክር ቤት ነበር የምደውለው።
እሺ ሮማን ቅርታ።
አዎ እሺ ወይዘሮ መሰረት ይገኛሉ?
እሺ ቆይ ጠይቄያት ነበር ድጋሚ ደግሞ ላጣራና እንገርሻ ትደውይልኝ ስልኬን ከሆነ ልስጥዎት?
እ?
ስልኬን እሺ ዜሮ ዘጠኝ ዜሮ ስድስት ዜሮ ስድስት አስራ ሶስት
አስራ ሶስት ሰማንያ ሰባት ሰማንያ ሰባት ሰማንያ አምስት ሰማንያ አምስት አምስት ማልበል ሳራ እ?
ሳራ እባላለሁ።
አራ ሳራ ሳራ ሳራ አዎ።
ሳራ ሳራ በቃ ጠይቅና አሁን የሉም ቢሮ እነግርሻለሁ።
እሺ።